ሄሎ ሄሎ ሰላም ጤና ይስጥልን። ከዊፕላስ ሶሉሽን ነበር የምደውለው። ባለፈው link ልከንላችሁ ነበር፣ አይተውታል?
Okay፣ እስቲ ቆይ ላገናኝሽ።
እሺ
Hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ከዊፕላስ ሶሉሽን ነበር የምደውለው። ባለፈው ፈቃደኛ ነበሩ፣ link ልከንሎት ነበር። እንዴት ነው አዩት?
በዚህ ስልክ አላክሽ?
በዚህ ስልክ አል- ምንድን ነው እ ምንድን ነው የላክሽው?
እ link ነው ወደ application ኡ የሚመራውትን service ኦትን እ provider ላይ በመመዝገብ አገልግሎቶት እንዲያስተዋውቁ ብለኖት ነበር እና link ላኩልኝ ብለውን አልደረሱትም።
አይ በዚህ ስልክ አይደለም የላክሽው። ምናልባት ደርሷት ይሆናል በሌላ ቁጥር።
Okay፣ በዚህ ስልክ አዎ።
ልላክሎት ደግሜ።
አይ፣ ይሄኛው ትንሹ ስልክ ነው እንትን ያለው Okay።
አይልክም። እሱ አይ አይታው ይሆናል አይታው ይህ ይሆናል።
ስለሆነች አዎ Okay።
አይታ ይሆናል እሺ እንጂ መልሱን ትመልስልሽ ይሆናል።
እሺ እሺ።
አዎ፣ አስ- አይታው ይሆናል።
ንገሯትና ይሄኛው- አስተያየትም ካላችሁ በዚሁ ስልክ መደወል ትችላላችሁ።
ምን ስላል ምን ስላለ አይ አይ- አይታውም ከሆነ ጥያቄም አስተያየትም ካላት እ በዚህ ስልክ አዎ።
መደወል ይቻላል ለማለት ነው።
በቃ እንጂ እሷ ጋር ይገባል። ይሄኛው ግን ስለማይሆን ትንሽ ዋቅናል Okay እሺ እሺ። መልካም ቀን ይሁንልዎት።
ለሁላችን እሺ